cancel ማድረግ
ሄሎ ሄሎ
አቤት፣ አዳነ ሰላም ነው?
እንዴት ነሽ?
እግዚአብሔር ይመስገን አለን። ከቤት ቤቴ ቤት ነሽ?
ነበር ምደ አዎ አዎ።
ኧረ ቤቲ እምቢ አለኝ እኮ ቦቸር።
እሺ በቃ እዚሁ cancel ይደረግልክ፣ ወደ ቤስት ቤት account ክ እዚሁ ይመለስልክ። እሺ እኔ እሺ ማለትና እምቢ ማለቱን check ላረግክ ነበረ።
እሺ እና ሌላ check አታደርጊልኝም? አንድም አስር እኮ ነበረ በቻፓ
እሺ ቆይ አንዴ
እ፣ እና ደግሞ ባለፈው የጠየኩሽን እምቢ አልሽኝ። በቃ የትኛውን
እኔማ ስልክሽን text ላወራሽ ፈልጌ ነበረ።
እንደዛ ማድረግ አይ- አልችልም። ለዛ ነው
እ?
እንደዛ ማድረግ አልችልም
እሺ እና ምን ትመክሪኛለሽ? እየተበላሁ ነው ላቁም ወይስ?
እኮ። ቆይ አንዴ ይህንን ካንስል ላስደርግልክ አንዴ።
እሺ እሺ